Tam sıkın, tam sıkın. ሄላ ደጉ
አቤት።
ሄላ ደጉ እ ይሰማኛል።
እ የአእምሮኝ ኦርደር
አ ድጋሜ ነግራቸዋለች። እሺ ሁለት ነው ያዘዘቻቸው። ድጋሜ ነግራቸዋለች። ይሰሩላል። እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ ግን መልሰህ ደውል አሳውቀን። እሺ ደጉ መልሰህ ደውለህ አሳውቀን። ይኸውልህ አንዳንድ ነው የታዘዘው ብለውህ ነበር አይደለ?
አ እኔ ጋር ሶስት ነው የሚለው።
እ አዎ እሱን ድጋሜ ያዘዘችዋለች። ደግማ ደውላ አስታውሳቸዋለች እና ይሰሩልሃል እስከ ሰላሳ አምስተኛው ደቂቃ ድረስ የማያወጡልህ ከሆነ ግን ደውለህ አሳውቀን መልሰህ። አሁንስ
እስከ ሰላሳ አምስተኛው ማለት አሁን እኮ ሰዓት እኮ ሄዷል። አሁን ራሱ
ደጉ እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ መልሰህ ደውለህ አሳውቀን። እሺ
አንዳንድ ነው እሺ